ጤና ይስጥልን ጤና ይስጥልኝ ይሰማዎታል ደንበኛችን
አቤት ከአሪፍ ቤት ነው ደውሎ ስልኮት ተቋረጠ ደውለውልን ነበር
አዎ bet አድርጌ ነበርና መቶ ብር እሺ
message ኡ ደግሞ በ CBE ብር ነበርና deposit ያደረኩት እሺ
message ኡን አጥፍቼዋለሁና ግን ገብቶ ምንም ከ CBE ብር ላይ ቆርጧል ግን አ- አልገባም ዛል እሺ ደንበኛችን እንደዚህ አይነት ችግር እንደገጠሙት እኛ ጋር ደውሎ አስመዝግበው ነበር
ከዚህ በፊት ምንም ገጥሞኝ አያውቅም አይ ዛሬ እንደዚህ አይነት ችግር እንደገጠሙት
አዎ ደውዬ ነበርና message ኡ ምናምን ክሪፊት ምናምን ተብዬ ነበርና message ደግሞ አጥፍቼ ነበር እሺ ደንበኛችን ያው ድጋሚ CBE ብር በ application የሚጠቀሙ ከሆነ ከ history ዎት ውስጥ ያገኙታል። CBE ብር ላይ ሲገቡ CBE ብር ግን app- app ኡን ሳይሆን የምጠቀመው በስምንት አርባ ሰባት ነው እና እሺ በስምንት አርባ ሰባት ከሆነ ደግሞ CBE ብር ላይ ደውለው ድጋሚ ደረሰኝ ማስላክ ይችላሉ። ደንበኛችን እሺ ደንበኛችን screenshot ኡን ሲልኩልን ከታች ስምና ስልኮትን መጻፍ አይርሱ። የምረዳውት ነገር ይኖራል። ይሰሙታል። ብስመላ ያለውን